ሰላም
እሺ ሰላም ነው። hello ይሰማል ደንበኛችን?
አዎ አዎ፣ አንድ ማሽን አዲስ ማሽን አስገብተውልኝ ነበር ቢጃይ እና ራሱ አስቸግሮኝ ነው እና አልንቀሳቀስ ብሎ
እሺ ቢጃይ ቁጥሮትን ወይም TIN number ዎትን ይንገሩኝ።
እሺ አርባ ሶስት እሺ
አርባ ዘጠኝ አርባ ዘጠኝ
ሀያ ዘጠኝ ዜሮ ዜሮ
ሀያ ዘጠኝ ዜሮ ዜሮ አዎ
እሺ መስመር ላይ ጠብቁኝ አንዴ።
እሺ
ልዩ ነው የሚባለው የቤቶት ስም?
አዎ አዎ አዎ።
እሺ፣ ደንበኛችን ሙሉ ስሞትን ይንገሩኝ።
አንሙት በዛብህ ወርቅነህ
እሺ አድራሻዎትን ይንገሩኝ።
ቦታ ያለበትን ነው።
አዎ
አቦ ሳሪስ አቦ
እዚህ ስልክ የያዘው ደንበኛችን ቅር እ፣ አዎ አዎ አዎ ያዝ። አዎ
እሺ ቅሬታዎትን መዝግቤልዎታለሁ። የጥገና ክፍሎች በተቻለ ፍጥነት መሰረት ያስተካክሉልዎታል።
አዎ፣ ዛሬ ይመጣሉ አዎ በፍጥነት አዎ ገና እሺ፣ ስለሆነ እሺ።
ሰዓት እ እ ሰዓት ገና ስለሆነ እስከ ማታ በተቻለው ፍጥነት መጥተው ይሰራሉ።
አዎ የቻለ እስኪ እንዲፈጥኑልኝ አድርጊ። ምክንያቱም እሺ የተቸገሩ ደንበኛችን ሌላ ምረዳውት ነገር ይኖራል?
በቃ በዚህ ጉዳይ ብቻ ይህን ላኪልኝ በቂ ነው።
ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ከሚሰሙት ድምጽ ጋር ቀምጡ። መልካም ቀን።
እሺ ቻው።